ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ነው።
ዳግማዊ ድል ኪዳን ዘየሉት የሚታወስ
okay። እሺን ፈልጌው ነበር በምን አገኘዋለሁ?
እስኪ ለምንድን ነው በጣም ፈላጊ
እም፣ okay አንድ ሰው ነበረና የተጎዳ ሰው ስለሱ ያለውን ነገር ልነግረው ፈልጌ ነበርና አልተመቸኝም፣ ማግኘት አልቻልኩም። እሱ
በጎ አድራጎት ፈለጋችሁት?
ያ like የሚረዳ ሰው ነበረና ያ ሰው ገቢ የለውም ምናምን በቃ መረዳት ስላለበት እ፣ ስለ አንዳንድ ነገር እሱን ለማውራት ነበር።
አሁን ደግሞ የበጎ አድራጎት ስራዎች እንሰራለን፣ ግን ለጊዜው አሁን እንደ አዲስ ምዝገባ ቆመናል። ወረፋ የያዙ ከአንድ ሺ አምስት መቶ በላይ ሰዎች ስላሉ
እም፣ የእነሱን ሰርተን እስክንጨርስ ምዝገባ እንደ አዲስ አቆመናል። እየመዘገብን አይደለም።
ነው ወይ? ለሱ ሳይሆን idea ውን እ፣ እነሱን ማግኘት ስለፈለግኩ ነው። እኔ ባለሙያ ነኝ፣ ሐኪም ነኝ። እ፣ እኮ ጉዳዩ ይሄ ከሆነ እ፣ እንደነገርኩት ነው ምዝገባ ቆመ
ስለ ምዝገባው ምናምን ሳይሆን ያለውን አይዲያ ስለሱ ከሱ ጋር ማውራት ስለፈለግኩ ነው።